ሄሎ
አዎ ሱመያ ሄሎ ጤና ይስጥልኝ ብሽት ቤት ጤና ይስጥልኝ ብሽት ለምን ተመሻክ
እስካሁን አልመለስኩም እኮ ምንድን ነው የምትለው? እስካሁን አልመለስኩም። ቅድም የለብሰ ነበር ስንት ጊዜ
ምን ነበረ ኬዙ?
ውድለው እያደረገ ነበር
እሺ ሰጠ መቶ ብር ስድስት ስድስት ሆና ሶስት መቶ ቶታሊ መቶ የሚሆኑ
እሺ አንድ የቤስት ቤት ቁጥርህን ትልክልኛለህ? ንገረኝ። የቤስት ቤት ቁጥርህን የቤስት ቤት ቁጥርህን ንገረኝ። ስልክ ቁጥርህን ዜሮ ዘጠኝ ዜሮ ዘጠኝ እሺ
አካውኑ የጫውታ በእንድግ ያለ ዘጠኝ አስራ አምስት አስራ አምስት ሰላሳ ሰባት ሰላሳ ሰባት
ሰላሳ ሰባት
ዜሮ ዘጠኝ አስራ አምስት ሰላሳ ሰባት አይ አስራ አምስት ስልሳ ሰባት ስልሳ ሰባት ስልሳ ሰባት ስልሳ ሰባት ነው አዎ ዘጠና ሰባት ዘጠና ስንት ዘጠና ሰባት
አስራ አምስት ስልሳ ሰባት ስልሳ ሰባት ዘጠና ሰባት መቼ ነው? hello hello ሄሎ ሄሎ ሄሎ
ሄሎ አቤት፣ መቼ ነው? ሄሎ